ጤና ይስጥልኝ ሁሉ ስፖርት በአኮ ምለርዳዎት?
ከቴሌ ብር ብር አስተላልፌ ነበርና አልገባም። ወደ እንትን
አልገባም።
ወደ አዎ
እሺ ትራንዛክ ከቴሌ ብር ነው?
አዎ
እሺ ከቴሌ ብር የተላከለት ሜሴጅ አለ አይደል?
አዎ
እሱን screenshot አድርገው ቴሌግራማችን ላይ ላኩልን።
ልኬልህ ያለው መቼ ነበር የላኩት?
አሁን ከግማሽ ሰዓት በፊት
እሺ ስለዚህ ጠብቁ። ሲስተካከል ቴሌግራም ላይ ነው የምናሳውቁት። እዛው ላይ ጠብቁን።
ዛሬ ይወጣል ልብሱ?
አ- እርግጠኛ አይደለንም። ከተሰራ ከተስተካከለ እንጽፍለታለን ቴሌግራም ላይ።
አዎ።